Una salita ችግር አይሆንባችሁ ልረዳት
ሄሎ አሁን
እንትን ነበር ማሽን አላቀዘቅዝልኛል።
እሺ የብዥ መለያ ቁጥር ወይም ደግሞ ቲን ነምበር ካለ እባክዎትን እስኪ ንገሩ።
ሰላሳ አራት አስር እና
አራት ዘጠና ዘጠኝ
እሺ ደንበኛችን እ እያየሁለት ነው። single bed ነው የሚለው።
አ
የት አካባቢ ነው ያሉት?
ጎሮ ገብሬ
እሺ ስሞትን ይንገሩኝ።
ሂደ
ማን አለ?
ኪዳን
ኪዳን አ የአባት ስም ተስፋዬ እ ተስፋዬ ተስፋዬ
አሁን የደወሉበት ስልክ ቁጥር ለያዘው አ
እሺ መዝግቤ ለሚመለከተው አካል አስተላልፌዋለሁ። በሁለት ሰዓት ውስጥ ይስተካከልልዎታል።
ዛሬ ይመጣልኛል አዎ፣ አዎ። ግልጽ ነው
እ ግልጽ ነው። አዎ ዛሬ ይስተካከልልዎታል። በሁለት ሰዓት ውስጥ ይስተካከልልዎታል።
እሺ